ሄሎ ሰላም ጤና ይስጥልኝ።
ከድሬዋ ክብሮም አሲ መልባይ ጋር ክብሮ ከዛ ነው የምደውለው።
ክብሮም ጋር አዎ
እሺ፣ ምን ነበር?
በቴሌግራም ፎቶ አንስተሽ ላኪ ብለሽ ልኬልሽ ነበር።
እሺ ልከሽዋል። ማን ነው የሚለው የቴሌግራም ስምሽ?
የቴሌግራም ስሙ ማን ነው? ፊሊሞን ስልሳ ስድስት መጨረሻ ልኬልሻለሁ።
እሺ አንድ ፊሊሞን የሚል ፈልግና የክብሮም ነው ብለሽ ጻፊበት እስኪ። ሄሎ
ሌላ የክብሮም ነው ብለሽ ጻፊበት።
የክብሮና እሺ እሺ እ